Hello? Hello? Hello?
Hello
ቤተሰቤ ሰላም ነው አሸብር፣ እንዴት ነህ?
እግዚአብሔር ይመስገን አለ።
ከቤት ቤት ነው የምደውልልህ።
እሺ፣ እሺ።
እ፣ እንትን cashier ን login እንዲደረግልህ ነው ወይስ game ኡ አልተጫነልህም?
ምንም አልተጫነልኝም። አንድ አዲስ ተጭኖ መጀመሪያ ሊጣ ቤት ስለሆነ እሺ እሱን አትቶ እንደ አዲስ እንዲጫን ነው እሱን አላውቅም።
so game ኡ keno ብቻ ነው ወይስ spin ም አለው?
ፊልሙን ብቻ ቀይ ቀዩን keno አንድ ላይ ፊልሙ ጋር ይጫንና spin ኑ የሚጫን
አዎ፣ አሁን የላኩትን አይተሽ ኋላ መጨረሻ ላይ እንትን አይለውም። እሱም ቢንጎ ነው የሚላከው የሚጫንልኝ እኮ ከኋላ ቀዩ አይደለ?
background ቀይ ነው።
አዎ so እሱ እና spin ይጫን ወይስ ለጊዜው እሱ ብቻ ይጫንልህ?
ይቻላል። እሱ ብቻ ይጫ- እንትን አለው እንደ ለየብቻ እሱም account መከፈት አለበት spin ኑ አይ የለውም፣ አንድ ላይ ይጫናል። ግን display በቃ።
ያስፈልግሃል፣ ሌላ display ያስፈልግሃል እንጂ ሌላ እ?
ዲስፕሌይ ሲዲ?
ያስፈልጋል። አዎ okay እሺ፣ እሺ። አይ በቃ እሱ ብቻ ይሁንና እሺ ሲዲ በቃ ጨመረች።
ስትችል ችግር የለውም። any time ይጨመረልሃል፣ ችግር የለውም።
እሺ ማሽን እሺ ማሽን ታሪክ ከጠዋት ጀምሮ እያወሯቸው ምንም ልናበብ አልቻልኩም። እና እሺ እኔ ችግር እዛው የለውም።
አይደለሁም ሌላ ሰው ስለሆነ እዛ ያለው ሌላ ሰው ነው። አሁን የጌም አዎ።
የጌሙን የ- የኮምፒውተርን የላክልን የካሸር አይደለም አይደለም
እ? እ?
የ- የላከው ኢንዲስክ የካሸር ኮምፒውተር ነው
አሁን የሚገኝበት እኔ ዲስክ ነው የላኩልሽ።
እ
አሁን የሚጣልበት እኔ ካሸሩ አለ አይደል?
እኮ መጀመሪያ የምታጫውትበት ነው።
መጀመሪያ የሚያጫውቱት እኔ ከኔ ከኛ አይደለም በእኛ አይደለም። እና አይ ኮምፒውተሩ እዛ ላይ ነው ጌም የሚጫነው።
አዎ አዎ፣ መጀመሪያ የተጫነውን አትፍታችሁ የሌላ ቤት ነው እና እሺ እሱን አትፍታችሁ
okay እሺ በቃ እንዳትሽ ነው።
ችግር የለውም። እሺ እሺ በቃ accept ለኛለ ጽፍልሃለሁ።
እሺ እሺ፣ ለነገሮች አልደውላለሁ። አሜን።
እሺ
እሺ